Hello ጤና ይስጥልኝ እግዚአብሔር ይመስገን።
አቶ እንዳልቦ አስታጥቄ Yes ከአሪፍ ፔ ነበር የምደውለው ደንበኛ ነኝ።
ከየት ከአሪፍ ፔ
ማን አልሽ እናት?
አሪፍ ፔ ደንበኛችን መስመር ላይ አሉ።
አሪፍ ቤ አ- አሪፍ ፔ ከባም ውስጥ ትላንትና ብር withdraw አድርገናል ብለው ደውለውልን ነበር።
እውነት ነው።
ዘጠኝ ሺ እና ዘጠኝ መቶ ብር አይደለም የሚያችን
No መቶ ነው እንጂ
ዘጠኝ ሺ
እ
እና ዘጠኝ መቶ ብር ነበር ያስመዘገቡት።
መቶ ሺህ አላስመዘገብኩም እንዴ? አስመዝግቤ ነበር።
አ፣ አልተመዘገብኩም?
screenshot አላኩልንም ደንበኛችን screenshot ላኩልን ብለኑት ነበር።
እሺ እሺ ያ ሁሉንም screenshot ቴሌግራም ላይ ላኩልን። ስልክ ቁጥሩን ድጋሚ ልንገሩት።
እ መጨረሻው ሃምሳ ሃምሳ የሚልኩበትን አዎ መጨረሻው ሃምሳ አምስት በሆነ ስልክ ቁጥር screenshot ኡን ይላኩልን።
ሶስቱንም ላክሻ።
አዎ ላኩልን ደንበኛችን ስሞትንና ስልኮትን ጽፎ ይላኩልን።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።